ደውሎልኝ ምንሽ ህፃን እንዴ እንደዛ ብዬ ነው የማስወራው ያለሽ ስትመጪ ሄሎ እንዴት አልካት ልብነ ድንግል ሰላም ነው እግዚአብሔር ይመስገን።
ከቻፓ ፋይናንሻል ቴክኖሎጂ ነበር የምንደውለው
እሺ ጫፎ እሺ። እንዴት ነው ሰላም ነው አለን እግዚአብሔር ይመስገን።
እግዚአብሔር ይመስገን። አሁን ኢሜልህን ድጋሚ አይተ ነው እና I think ሁለተኛም ዙር decline ተደርጓል አይደለም?
አዎ ምንድን ነው የሚለው specifically እንድጠይቅልህ compliance ኦችን
ም- ምንድን ነው በቆይ እስኪ ኮምፒውተር ላይ ነኝ አይቼ ልንገርሽ።
እሺ እ፣ ስልክ ልስጥህ የምትደውልልኝን
እሺ ይሄ የ- የቢሮ ስለሆነ ዜሮ ዘጠኝ ስልሳ
ቆይ ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት
ዜሮ
hello ዜሮ ዘጠኝ ስልሳ hello ሄሎ
ሀ- ሄሎ ሄሎ አቤት አይሰማም አ- አሁን ይሰማል። ጠፋሽ በመሀል።
እሺ ይቅርታ connection ይሆናል ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት እሺ እደውልልሻለሁ።
እሺ እሺ thank you